ስለያለሽ አንቺ ስለያለሽ ካየኋቸው ሁሉ አንቺ ትበልጫለሽ። ማተኪያ የለም የአንቺስ ፍቅር ባለም ለምን ዘላለም ለካንድ ችለውና ወንዱ የአንዱን ሰማይ መርቶ የሚያገናኝ በደከ ይግርማል አንዳን እሳትነት ያውኛ መልደሃ ነደሽ ታውልቅ ነበር መቶ ኖሮ ትለያለሽ አንቺ ትለያለሽ በማሸነፍ ማሸነፍ ታውቃለሽ ትችያለሽ አንቺስ ትችያለሽ ዝቅ ብለሽ ቀና ታደርጊያለሽ ወደ ሰፈር ጎለም በአምላክ ስለፈጠረሽ ስንትና ከረን አለፍሽ ወንጀትሽን አስረሽ ለውድቀት ነበር የለማ መሄድ ማገስገስ የአንቺ መታገስ ነው እንጂ የጎነኝ ሞገስ ከገንዛ ካለ ከጎኔ ከጥንቴ ወጥተሽ እኔን አዳንሽኝ በፍቅር በራስሽ ሞተሽ እንደ እናት ፍቅር የጸና ንጹህ ልብ ያለሽ የሰባ ጌታ ነሽ አንቺስ ወደር የለለሽ እንደ እናት ፍቅር የጸና ንጹህ ልብ ያለሽ የሰባ ጌታ ነሽ አንቺ ወደር የሌለሽ እንደው ትለያለሽ አንቺ ትለያለሽ ካየኋቸው ሁሉ አንቺ ትበልጣለሽ እንደው ዳር እስከ ዳር ቢፈለግ ማለም ከአንቺ የሚደርስ የለም እንደው ትለያለሽ አንቺ ትለያለሽ ካየኋቸው ሁሉ አንቺ ትበልጫለሽ ማተኪያ የለም የአንቺስ ፍቅር ባለም ለምንም ዘላለም ስወርቅን ልብላሽ ደረትሽን ደስቀሽ ከሰው ተራውሽ ሳስቀኝ ምሽገሽ ጥሩ መልስ መስጠት መጥፋት ተቀብሎ እድሜ ደጓ ሳየኝ አንቺን ተመስሎ ትለያለሽ አንቺስ ትለያለሽ በመሸነፍ ማሸነፍ ታውቃለሽ ችለሽኛል ብዙ ችለሽኛል በጥሩነት አሸንፈሽኛል ነገሩ